ሌላ
ጤና ይስጥልኝ። ከአሪፍ ነበር የምንደውሉት። ጎልደን ስፓ ነው?
ጌታችን ጎልደን ስፓ ከአሪፍ ነበር የምንደውሉት።
ጎልደን ስፓ ነው።
እሺ፣ ደንበኛችን POS machine ኡ ላይ ያጋጠመው ችግር ካለ ለመጠየቅ ነበረ።
ከየት ባንክ ነው?
አሪፍ ፔ POS machine ኡን በ POS machine ኡ ነው የሚጠቀሙት?
የምን ባንክ
ባንክ ሳይሆን ገንዘብ ማስተላለፊያ ነው።
እኮ የትኛው ባንክ POS machine?
POS machine ኡን የሚጠቀሙት ክፍያ አለ አይደለ? በካርድ ወይ በ wallet አስገብቶ የሚጠቀሙ ሲጀመር ከየት ባንክ ነው የደወልሽው? ነው ጥያቄ።
ባንክ አይደለንም፣ transfer ማድረጊያ ኦንላይን ነው።
ምንም አይነት POS machine የለንም።
እሺ።